Hello.
Hello, ሰላም ነው? እንደና ሻርክ ሁለት ሺ አስራ አንድ የሚባለው የተወሰደ እቺ ነበር ደወልኩልሽ።
ይቅርታ አባት፣ ስልኮ ጥራቱ ነው የሚሰማኝ አይደለም።
አሁንም አይሰማም።
እሺ ምን አሉኝ?
ዲ ፎር ዲ ሻርክ ሁለት ሺ አስር የተወሰደ እቺ ነበር ደወልኩልሽ።
መቼ ነው ያዩት?
ማታ ነበር ያየሁት።
ቶሎ ቤቱን አድርገውታል።
አዎ
እሺ ቁጥር ልስጡት እና ደውላ ይጠይቁ። ዜሮ ዘጠኝ ስልሳ ሰባት
እሺ፣ ስልሳ ሰባት
አርባ አራት
አርባ አራት ሰባ ሰባ
ሰባ ሰባ
ሰባ ሰባ
እየሽ
እሺ